ሄሎ አቤት ዘግቶብኝ ነው። አንቺ ነሽ አሁን ያወራሁሽ?
አዎ አዎ አዎ እም፣ ዘግቶብኝ ነው balance sorry።
ችግር የለውም። እ፣ በቃ ለሚመለከተው department ስልክሽን እልካለሁ።
እም፣ እሺ
እሺ በቃ ከዛ ይታወቃለን። እሺ
እሺ በቃ ዝም ብዬ ልጠብቃችሁ እነሱን።
አዎ ነው ወይስ ግን ተስፋ አይ፣ የሚኖረው ይመስልሻል?
አሁን ከዛችኛዋ ልጅ ጋር የአንቺ ጋር አይገናኝም እውነት ለመናገር አረ እሱማ እኔም እኮ በጣም የጨነቀኝ ማለት ነው ከዛች ልጅ ጋር አይገናኝም። ግን እንደው ምናልባት እ፣ መፍትሄ ካለው ምናልባት ብዬ ነው ማለት እሱ አሁን ለምሳሌ ለስራ ሊንቀሳቀስ ይችላል ወይ ደግሞ አሁን እዛ እ፣ እ፣ በ- የእኔ ጓደኛ ያለበት አካባቢ ገዳም እንትን ሲያሰባስብ ነበር ብር ይሄ ካሊፎርኒያ ነው ያለው የኔ ጓደኛ እና ምናልባት ከገዳሙ ደብዳቤ ማጻፍ ከቻለ ልክ እንደ invitation letter ምናምን በቃ የሆነ ሊያግዝሽ የሚችልበት አሁን እሱ ለስራ የሚሄድ ከሆነ ከኔ ጋር አብሮ የሚሄድ ሰው ነው ብሎ እኔንም እንደዛ እ፣ መረጃዎቼን አስተካክዬ ማለት ነው ፓስፖርቴን አስተካክዬ ready ሆኜ ከእሱ ጋር እንደሚሄድ ሆኖ ክፍያውን በቃ በስነ ስርዓት ከፍዬ ምናምን ready እንደሆን ነው ማለት በቃ ከኔ የሚጠበቅብኝን እያደረኩ እሱ ሊያግዘኝ የሚችልበት ዘዴ ካለ ቢያተርፍልኝ ህይወቴን በጣም ከባድ situation ውስጥ ነው ያለሁት ማለት በጣም ብዙ ዋጋ ተከፍያለሁ ምናምን እም፣ እውነት ለመናገር እንደዛ የሚሳካ አይመስልም ማለት በእውነት እግዚአብሔርን ማለት እንደዚህ እንደዚህ የሚሰሩ ባይዘው ህገ ወጥ ነው ያስጠይቃል
ያስጠይቃላ ያስጠይቃል።
ያው እኔ ጋር ያለው እውነት ስለሆነ ምናልባት እርዳታ አድርጌ ቆጥሬ ነው
አይ እውነት ለመናገር በዛ አይነት ላይ እንኳን መሳካት የሚችል አይመስለኝም። ግን እስኪ department አባላቶቹ ያዋሩ ሳይቻለ እሱን እንሰጣቸዋለን።
በቃ እሺ እናት አመሰግናለሁ